ሰላም ጤና ይስጥልኝ ሸብሸብ
hello ይላቢ
አዝዤ ነበር ዛሬ እቃ እየመጣ ነው።
ዛሬ ነው ያዘዙት?
ትላንት ትላንት ለዛሬ ነው።
እስኪ ይንገሩኝ
ምኑን?
ስልክ ቁጥሮት።
ሀምሳ ሶስት አርባ ሶስት እሺ ዘጠና ሶስት አርባ አንድ
እ ሶስት እቃ ነው ያዘዙት።
አዎ
እሺ እ driver አውጥቶታል። ልንገሩት ስልክ ቁጥር እሺ
እሺ ዜሮ ዘጠኝ አስራ ሁለት እሺ
ሀያ ሰባት
እሺ
አርባ ሰባት ዘጠና
እና ደግሞ እንትን refund የሚደረግ ነበረ strawberry jam እሺ ምን ከሱ ስር
okay በፊት ያዘዙት ነው።
አ- በአስራ አራት የታዘዘ
እሺ check ላርግሎት አንዴ።
እሺ ይጠብቃል።
እ አጠቃላይ የ group ዘጠኝ ነው
ምን
ዘጠኝ ነው አጠቃላይ የ group
የ group ምን? አዎ ዘጠኝ አዎ ዘጠኝ በ group ያዘዛችሁት ማለት ነው።
አዎ እሺ እሺ ይሄኛው refund ይደረግልዎታል። እሺ ትንሽ አጥብቁ።
ቆየ ብዬ ነው ሳምንት አለፈ።
አዎ በቃ ዛሬ ይደረግልዎታል። እሺ አዎ ተደጋጋሚ ደወልኩኝ ለዛ ነው።
እሺ ይቅርታ በጣም እሺ ይደረጋል ዛሬ።
እሺ
እሺ መልካም እሺ